ሰላም ጤና ይስጥልን ችችት እንዴት አደርክ እናት?
እግዚአብሔር ሰላም ነው?
ይመስገን አለን።
አለን አለን። እ እንትን እ ማርማላታ የ strawberry አዘን ነበርና ቅዳሜ ቀን እሺ እስካሁን አልመጣም። text ም አልተደረሰል አልደረሰልን እና ምንድን ነው እ እንዳልደረሰው ታሳውቁን ነበር ከዚህ በፊት አ- ማለት እ ቅዳሜ ነው ያዘዝነው።
OK ከዛ እ ይመጣል።
ቅዳሜ ካዘዙ እሁድ ነው የሚደርስልዎት እና አዎ እሁድ ለኛ- አልደወሉም፣ text ም አልደረሰንም። I think እኛ እንዳዘዝን እንትን ተነሳ አለቀ መሰለኝ። already እኛ request አድርገ አለ group ኡ ሞልቶ request ነበረ
group ሞልተዋል። ከዛ በኋላ ግን ሰው የሌላችሁ ብለን ነው ዝም ያልነው እና አሁን ዛሬ ቅዳሜ እሑድ ሰዩ መሰየሩ ስድስተኛ ቀን ነው ማለት ነው። ዛሬ
አዎ አ- አልመጣም እና ገነት ገነት በሚል ነው ዜሮ ዘጠኝ አስር እሺ አንዴ እሺ ሄሎ ወይ እሺ ዜሮ ዘጠኝ አስር ሀምሳ አምስት እሺ አርባ ስድስት ስልሳ ዘጠኝ
እ አጠቃላይ የ group ኡ አምስት ነው
እ አምስት ነው።
እ እስኪ ሁለት ደቂቃ ይታገሱኛል ልደውልልዎት መልሼ እሺ እሺ እ እሺ፣ location ዎት የት ነበር ይቅርታ እ ወሎ ሰፈር ቴ- ቴሌ ማሰልጠኛ እሺ ኢንሳጎል።
ልደውልልዎት አንዴ እሺ እሺ እሺ